ኦኬ ኧረ በቃ ቆይ ሄሎ እኔ ስልም ቤት
አ ሰላም
ሰላም አ አንድ ሺህ ብር ፔንዲንግ ይዞብኝ ነው ዊዝድሮ ሪክስት ላይ ሸር መቼ ነው ያደረከው?
ትላንት ማታ ሞስ ወደ እሺ ስድስት ቤት ሰዓት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ አስራ አንድ በዚህ ማለት ዜሮ ዘጠኝ አስራ እሺ አንድ ዘሮ ዘጠኝ አስራ አንድ ሀምሳ ሀምሳ ሰማንያ አምስት አስር ሰማንያ አምስት አስር አ
ትናንት ነው ያደረከው?
አ almost ማታ ላይ ማለት ነው ወደ ስድስት ስንት አንድ ሺህ ነው ያልከኝ?
አንድ ብር አ pending ያሳየኛል መመለስ ነው ያቃተኝ።
አዎ ይገባል። process ላይ ስለሆነ እስኪ ቆይ ልይልህ።
okay እሺ
አዎ process ላይ ነው የሚለው። የሳንቲሞቹን ቁጥር ልስጥህ፣ ደውለህ check አድርግ።
አ በሳንቲም ሌላ ቁጥር ነው ያደረከው? በሳንቲም እ?
ነው። አዎ እ፣ እሺ ንገረኝ። እሺ እሺ ዘጠና ሶስት ስልሳ ላይ ዘጠና ሶስት ስልሳ ላይ ልደውል።
አዎ እኔም አሳውቅልሃለሁ።
እሺ እሺ